ሄሎ ሄሎ
አቤት እንዴት ዋልሽ? ሰላም ዋልሽ?
እግዚአብሔር ይመስገን።
አለን አለን። ዲዛይር አላችሁ እንዴ?
እ፣ ዲዛይር የለንም አባ።
አይ ልን ያላችሁ
ምን አይነት መኪና ነው የፈለግከው? ከዛ ውጭ አይ የቤት መኪና
ቤት ኮሮላ compact እ፣ አ።
ያሪስ እነሱ ናቸው።
ሄደ ሁለት ሺ አስራ ስድስት አ፣ ባንክ ያላቸው ናቸው።
አዎ ባንክ የሚመቻችሁ አ፣ okay። የት አካባቢ ነው ቢሮአችሁ?
መስቀል ፍላወር።
መስቀል ፍላወር።
አዎ መስቀል ፍላወር የባንክ እስከ ስንት ማውጣት ትችላላችሁ?
በኮሮላ ፎን እስከ አንድ ድረስ አንድ ሚሊዮን ድረስ ኮሮላ ስንትኛል?
አሁን ሁለት ሺ ሰባት አለኝ ሁለት ሺ ሶስት አለኝ ሁለት ሺ ሰባቱ ሀያ ስድስት ከሀምሳ
ብዙ ነው።
አይ ዋጋቸው ነው አሁን ላይ አሁን ላይ ዋጋቸው ነው እና ውድ ነው።
አ።
እንዴ? አስወደድችሁት?
አሁን ላይ እንደዛ ነው እንደውም አሪፍ ነው ዋጋው
እም፣ እስቲ አዲስ ነገር ካለኝ እደውልልሻለሁ። ያሪስ ካለ እደውላለሁ። bye
እሺ እሺ